hello ወልደ ትንሣኤ አቤት Pizza Hut ኡን ሰጡክ?
እህ ሰጡክ የ Pizza Hut ኡን
አልሰጡኝም።
እሺ፣ ሬስቶራንት ከሆንክ አገናኘኝ።
እሺ ማን እናገናኝ? እንዴት አገኘ?
ሄሎ ሄሎ፣ ጤና ይስጥልኝ እናቴ።
ሰላም፣ እንዴት ነው?
አለን እግዚአብሔር ይመስገን። እ በዘጠና ሶስት ስልሳ ሰላሳ ስድስት order ነበረ እናንተ ጋር አዎ
እሺ እንደ ም- ለ- ምግቡን ለምንድን ነበር ማ- አልሰጥም ያላችሁት? እናቴ አንድ ሰዓት አልፎታል። አንድ ሰዓት ያለፈ order ደግሞ አይሆንም።
አይወጣም። እሺ እናቴ አዎ።
በቃ ልጁን አገናኝ። እሺ እ?
ልጁን አገናኝ በቃ።
አቤት ወልደ ትንሣኤ አቤት ለሚ ስታሳውቀ ከምናምን ስለሆነ እ?
area manager ክን ደውለህ ታናግረዋለህ። እሺ ማን area manager ህን ወይ team እ።
leader ን ደውለህ እ።
አናግራቸው። እሺ
ማለት ለምን ለእኔ አንድ እኔ- ሰዓት ከምናምን ነው ያሳወቅከኝ?
ምን ምን- ምን ሰዓት ላይ አንድ ሰዓት ከምናምኑ ነው እኛ ጋር ማለት ነው። እኔ system ላይ የሚያሳይ
ማለት አንድ ሰዓት ከምናምን ማለት ደግሞ አንድ ሰዓት ከአስራ አንድ ደቂቃ ሲሆን ነው አልሰጥም አሉኝ ብለህ የደወልክልኝ ለእኔ።
ኧረ እኔ የዛኔ እንዴት ምዛ ሴንቸሪ ሞል እኮ ሄጄ ከሴንቸሪ ሞል እኮ እንደገና ወደ ጊዜ መጣሁ እናንተማ እኮ እሱን እኮ ነግረኛል፣ ግን እኮ እኔ አሁን የኛው ምንም ስለማንል ለኤሪያ ማናጀርክ ደውለህ ካሳውቅሽ
እሺ ከዛስ ምንድን ነው የሚደረገው?
እሱን እኮ እሱ ከ- ምን እንደሚደረግ እንዲነግርህ እኮ ነው ኤሪያ ማናጀር ጋር ደውልለት ያልኩ እሱ ምን እንደሚደረግ ይነግርሃል። ወልደ ትንሣኤ እሺ
እሺ እሺ።
እሺ